ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
አሁን ደውዬ ነበርኩኝ አስር ሺው ምን ላይ ነበር ያዘዝኩኝ?
ማን ነበር ያወራክ? ስም ታስታውሳለህ? ያወራህን ሰው
አይ ስሙን አላስታውስም። እስቲ ዜሮ ዜሮ ዘጠኝ አስራ አምስት አይደለም እሺ፣ ጋሪ
ዘጠኝ አስራ አምስት እሺ፣ አስራ ሁለት አስራ ሁለት ዘጠና አራት ሰማንያ አምስት ዘጠና አራት ሰማንያ ሰማንያ አምስት አምስት ስንት ልል ነበር?
ሰላሳ ሺህ እና አስር ሺህ ነው አስር ሺህ ነው አለችኝ። አስር ሺህ እኔ አላስታውስም እንዳወጣው ማለት ነው።
እሺ፣ ወጪ ያረከውን ነው ማይልክ አ እሺውን እሺ፣
ያልገባ ማለት ነው።
ዘጠኝ ብለህ ነው አይደለም ጨምረው?
አ
እሺ፣ እም፣ እሺ ያወጣኸው ስንት መሰለክ? ሶስት መቶ ብር በሀያ ስድስት በሁለት ደግሞ ትላንትና አስር ሺህ በትላንትና ነው አስር ሺህ ሰላሳ ሺህ ሁለት ሺህ እና አራት መቶ አስር
ብቻ ነው።
አዎ የቱን ልክ አ ያስር ሺህ በቃ አስር ሺህ አ፣ ገብቶልኛል አስር ሺህ ልክ ነው እሺ አ እሺ እሺ እናመሰግናለን እሺ፣ እኔም አመሰግናለሁ። እሺ እሺ እሺ